ሄሎ ሄሎ
ሄሎ ጤና ይስጥልን ችብችብ
እሺ፣ ትላንትና ሽልማት ምናምን አለ እንደውላለን ምናምን ብላችሁ በዛው ጠፋችሁ አዎ የት ነበር ሎኬሽኑ
እ ሎኬሽኑ የት ነበር ሶዶ ወላይታ ሶዶ።
እሺ ያኛ አሁን ላይ እ፣ እንትን ፊቱን እየሰጠ ነው አዳማ ክልል ላይ ላሉ ሰዎች እርስዎ እዚህ የሚቀበሉሎት ሰው አለ
እዛ የሚቀበልልኝ ሰው ቆይ እስኪ እሱ ልጁን አናግሬ እደውልላችኋለሁ። እዛ እሺ እሺ ያውሩና ይደውሉልን